ሄሎ
ሄሎ ጤና ይስጥልን።
አቤት እሺ ተቋረጠ።
እ እና ከነ ምርመራውና እንትኑ ለየብቻ ነው ክፍያው ማለት ነው።
ሂሳብ ነው። ሌላ ስልክ ይደወልና ይነግሯቸዋል ሂሳቡ።
የአምቡላንሱ ለብቻ ነው።
አዎ
ቆይ እስኪ አንድ ሄሎ ሄሎ ስልክ ላስተላልፍ። አቤት ሄሎ አቤት ሄሎ
አቤት አይሰማም። ሄሎ ሄሎ
አይሰማም።
አሁን ይሰማል።
እሺ እ፣ ስንት ነው ክፍያው ከምርመራውና አምቡላንሱ? አለ
አምቡላንስ ሌላ ሰው ይደውልላችኋል። ከእሱ ጋር ነው የምታወሩት ሂሳቡ።
እሺ፣ ከእናንተ ጋር ምን? እሺ፣ የእናንተ ምክንያቱም እንትናችን ማወቅ እኮ ስላለብን አቅማችን ለማወቅ
እሺ hello።
ቆይ አንዴ የ echo ና የ ECGውን ዋጋ ልንገሮትኝ። አምቡላንሱን ደግሞ ከሚደውልላችሁ ሰው ጋር ነው የምትነጋገሩት።
እሺ፣ እሺ፣ የእሱን ንገሪኝ።
ሌላ hello፣ እሺ ECG አምስት መቶ ሀያ ብር ነው።
እሺ፣
ኢኮ ደግሞ አንድ ሺ ሶስት መቶ አርባ
እሺ፣
አምቡላንሱን ቁጥራችሁን አስተላልፋለሁ። አሁን ይደውሉላችኋልኝ።
እሺ።
እሺ